ሳሚም accept አድርጎታል። ስናሰብን ያው በቃ ጽፌዋለሁ።
ሄሎ ዋሲም ላወራ hello ምን
እ አሁን ማለት ነው እኔ ከ- ከ company ነው አሁን የምደውልልሽ። ዋሳ company ይባላል እና መስሪያ ቤታችን ብዙ አይነት ቲሸርቶች አሉት። በስሩ ዘጠኝ ድርጅቶች ስላሉ ማለት ነው አሁን ለ sample ነው ይህንን አምስት ፍሬ ማዛችሁ የእናንተን ፍጥነትና የእቃውን ጥራት አይተን ደግሞ በ- በየጊዜው ቢያንስ በወራት ልዩነት ሀያና ሰላሳ ፍሬ ስለምናዛችሁ ቀጣይነት አለው ስራው። አሁን ግን አምስት ፍሬ ነው የምፈልገው እና እ፣ ከቅዳሜ ደርስልኝ ነው የምፈልገው።
ጠይቅና ደውል
እሺ ደውዪልኝ።